ሄሎ ሄሎ
ሀሚድ ነኝ።
ሰላም ነው እንዴት ነህ?
አለን አለን እ በአካውንት withdraw አድርጌ ነበረ ብር ይህን የነበረኝ ነበረኝ ቲኬት እና okay እ በቴሌ ብር አድርጌ withdraw አድርጌ እስካሁን አልገባልኝም። ከአካውንቴ ላይ ወስዶታል ብሩን ግን እስካሁን መቼ አልገባልኝም።
መቼ ነበረ withdraw ያደረኩት?
ትላ- ትናንት ነው።
እሺ check ላድርግልህ? አንዴ በዚህ ቁጥር ነው?
አ እሺ እሺ check እያደረኩልህ ነው። አንዴ ጠብቀኝ።
እሺ
እ አምስት ሺህ ብር ነበር።
አ okay። ማታ ከስድስት ሰዓት በኋላ ነው አይደል?
አ እሺ። hello up- update አድርጌልሃለሁ ወደ ይስሐቅ አብርሃም እ፣ አካውንት እንዲገባ ማለት ነው። ወደ ቴሌብር እሺ እሺ